ጤና ይስጥልኝ ሐሚድ ነኝ ምን ልርዳህ?
confirm እንድታደርግልኝ ነበር ምዝገባ አድርጌ።
እሺ በዚህ ቁጥር ነው ቤስት ቤትህ?
አዎ በዚህ ቁጥር እሺ እሺ ሄሎ ሀምሳ ሺህ ሀምሳ ሺ አዎ።
okay ወደ ራሱ ቁጥር ወደ አራት ቁጥር ነው የበራ
እሺ እሺ confirm አድርጌልሃለሁ። ትንሽ ቆይቶ ይገባል።
አመሰግናለሁ።
እሺ bye። እሺ